hello ሰላም ይመስገን።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን እንዴት ነሽ?
አለን። እግዚአብሔር ይመስገን።
ገንዘብ ተይዞብኝ ነበረ ቤት ቤት ላይ ስንት ብር?
ሁለት ሺ አንድ መቶ
እሺ፣ መቼ? ዛሬ ነው።
ትናንትና ማታ ወሬ
ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ
እም፣
አስራ ስምንት ሀምሳ ሰባት ዘጠና ሰባት እንደዚህ ነው።
እሺ፣ ቆይ አንዴ። ስንት ብር ነው ያልከኝ ወንድም?
ሁለት ሺ አንድ መቶ ነው። አሉ ቆይ አንዴ፣ ያየውልክ ነው።
ካርድ እየተበላው ነው ብታፈት ተጨፈጨፍኩ። ይህም ቤት ቤት የለመድኩ ቀንም አልረገም አብርሃም ምን አለ? ምን እያደረክ ነው? አየሽም ነው
አንዴ አባ ሎድ እያደረገ ነው። አንድ ሺህ አምስት መቶ ብር ማነው? ሁለት ሺህ አንድ መቶ መቶ እ ሁለት ሺህ አንድ መቶ ሁለት ሺህ አንድ መቶ
አ እሺ፣ ያው ገብቶልሃል። ያው እሺ፣
አመሰግናለሁ። እሺ ያውልክን። አመሰግናለሁ። መልካም ቀን ቴንክ ዩ ፎር አቁማት